deles. Hello?
ቤታችን ይሰማል? ምን ልርዳው?
ሰላም ነው። ደነገ ለአንድ ሰው የሆነ ተደውሎ ነበር። አሁን
እሺ፣
እ እሺ፣ ምን ልርዳው?
ወደ ባህር ዳር ፈልጌ ነበር ትኬት
አዲስ አበባ፣ ባህር ዳር
አዲስ አበባ ባህር ዳር አዎ።
ለመቼ የሚፈለጉት?
እ
ለመቼ የሚፈለጉት?
ሄሎ
አቤት፣ ይሰማኛል። ለመቼ የሚፈለጉት?
ለነገ ለነገ
እሺ፣ ነገ ከአዲስ አበባ ባህር ዳር አራት ሺ አንድ መቶ ዘጠና ሶስት ብር
ስንት ሰዓት?
ስምንት ዘጠኝ አስር አስራ አስር ሰዓት ከሀምሳ ስድስት ሰዓት ሙሉ ቀን አለ። ስንት ሰዓት ነው የሚፈልጉት? ጠዋት ነው ከሰዓት?
ስንት ነው? ብሩ ስንት ነው?
አራት ሺ አንድ መቶ ዘጠና ሶስት ሄሎ